ጤና ይስጥልኝ ሄለ ቪዛ ጅዴ ነኝ። የባኩተመና የተገዞ መረጃ ልስጦ
ሄለ ጤና ይስጥልኝማ አብስልኝ
ወደ አውሮፓ ትልካላችሁ?
ወደ አውሮፓ እኛ መላክ ሳይሆን ለእርሱ ኢንፎርሜሽን ነው የምንሰጠው። እንዴት አፕላይ አድርገው ፕሮሰሱን መጨረስ እንደሚችሉ ነው የምንነግረው።
ኦኬ ፕሮሰሱን እንዴት እንደምንጀምር እንጂ መላክ አትችሉም።
እኛ personally አንልክም።
እሺ እናትዬ።
እሺ ተጨማሪ ጥያቄ አሉት?
አይ የለኝም። ወደ እሺ ወደ Hello Visa ስለደወሉ እናመሰግናለን። መልካም ቀን።
እሺ መልካም ቀን።